ሌላ እሺ ከቢጃ ነበር የደወልኩሎት እሺ ስልክ ቁጥሩን ይንገሩኝ ቅድም መሰማማት አልቻለም ሃምሳ አምስት ሀምሳ አምስት ሀያ ሶስት ሀያ ሶስት አስራ ስድስት አስራ ስድስት አስራ ስድስት አስራ ስድስት እሺ እያየሁሎት ነው እንዴ መስመር ላይ ጠብቁኝ ዋጆ ሴንት ጆርጅ ሃውስ የሚባለው ቤት ነው አይደል ሻንቅሎ አዎ።
ጀዋር አደባባይ አካባቢ የት ነው ሻንቅሎ ስልካቸው አልሰራልኝ ከአዲስ አበባ ውጪ ነው የት
እ እኔ እንጃ እሱን አላወቅንም ግን ሻንቅሎ የሚባል ከተማ ጀዋር አደባባይ ገባ ብሎ ነበር ያሉት ሻን- አሁን ለቴክኒሻኖች አሳይን ለማድረግ የግድ specific area ውን እንትን መሆን አለበት ግልጽ መሆን አለበት ሻንቅሎ ማንም ሊያውቀው አልቻለም ቴክኒሻኖች ጋርም ደውዬ ነበር እሺ ስለዚህ ስልክ ቁጥራቸውም እየሰራሉት አይደለ አ ዛሬ አልሞከርኩም ትናንት ግን አልሰራልኝ እሺ ደውለን እ፣ በስነ ስርዓት እንጠይቃቸውና መልሰን እናስተላልፍሎታለን እሺ እናመሰግናለን እሺ